ነው።
ጤና ይስጥልን። ከቢጃ ኢትዮጵያ ጥሪ ማዕከል ነው የምንደውለው። ደንበኛችን አብሮ ይስጥልን።
አበበች ግሮሰሪ ኖት አይደለ?
አዎ የቢጃይ መለያ ቁጥር በኤስኤምኤስ ደርሶታል።
እህ
የቢጃይ መለያ ቁጥር በ SMS ደርሶታል ሰሞኑን።
እኔ እንጃ አላየሁትም፣ አልገባልኝ እኮ።
እሺ ለሮት የያዙት
ቆይ አንዴ አንዴ ቀንስልኝ፣ አንዴ አንዴ ዝጋልኝ፣ አንዴ ቁጥር እሺ
አምስት መቶ
አምስት መቶ
ሀያ ሰባት ሀያ ሰባት ስልሳ ሰባት ስልሳ ሰባት አንድ
አንድ አዎ ይሄ ስለ የቢጃይ መለያ ስለመሆኑ መለያ ቁጥሮት ነው ደንበኛችን ጥቅሙ ምንድን ነው?
ደንበኛ ስለመሆኑ የመለያ ቁጥር ማለት ነው ደንበኛችን የቢጃይ ደንበኛ ስለሆኑ ነው። እሺ እሺ እናመሰግናለን መልካም ምሽት እሺ ለወላችሁ